ነው።
የለም።
አቤት ሰላም፣ እንዴት አደራችሁ?
እግዚአብሔር ይመስገን እመቤት።
አለን ኮሮላ ፈልጌ ነበር እሺ
ይኖርሻል ይኖረናል። አዎ ይኖረናል።
ከሁለት ሺህ ሶስት በኋላ ያለ አራት መሆን አምስት
በምን በባንክ ነው cash ነው?
ባንክ
ባንክ ወተላት እ፣
እሺ ይኖረናል።
እሺ ዋጋ ስንገኝ ይጠብቁኝ አንዴ ልሂድለት።
እሺ
እሺ ኮሮላ ስካይ ብሉ አለን ሁለት ሺህ ሰባት
እሺ
ሁለት ሚሊዮን እ፣ ሁለት ሚሊዮን አራት መቶ ሀምሳ ሺህ ብር ነው ዋጋ።
እንጂ ከዛ ወረድ ያለ የለሽም
ከዛ ወረድ ያለ ሞዴሉም ይወርዳላ እነዛ ከሆነ
ሁለት ሺህ ሶስት
ሁለት ሺህ ሶስት እሺ ጠብቁኝ። እሺ አይዲ ናይን አለን ኮሮላ ሁለት ሚሊዮን ሁለት መቶ
ሁለት ሺህ ሶስት ነው ሀ
ተወደደ።
አዎ እንደዛ ነው።
እሺ አመሰግናለሁ።
እሺ